ጤና ይስጥልኝ አሪፍ ነኝ። መሀሪ ሴማ ኮሙል እርዳውት አሁን አስገብቼ ነበር ቴሌብር ላይ ማን ነው ቴሌግራም ላይ ላክብለሽ ሊኬልች ነበር ስክሪንሾት።
እሺ ያመኛችን ማንበብ ምን አሉኝ?
ኦንላይን አይደለም እንትኑ ቼክ አድርጊ እስኪ። በዜሮ እሺ ዘጠኝ ማን በሚል ስም ነው የላኩልኝ?
የኔ ተስፉ ነው የሚለው።
ተስፉ አዎ
እሺ ደመኛችን የላኩት ስክሪንሾት ደርሶናል። ባለሙያዎቹ እያስተካከሉ ነው። ባለቀ ሰዓት እናሳውቆታለን።
እሺ እሺ እሺ መልካም ምሽት።